ሄሎ ሄሎ፣ ዜና አስጠኝ ውዳ ኤሌክትሪክ ተሽከርካሪ ሄለን ነኝ። ቲክቶክ ላይቭ ላይ ስልኮትን አስቀምጠው ነበር።
አዎ ማይ እንትኗ ጻፊያ ሰባት ሰው የሚይዘው ማለት ነው።
እሺ ከየት ከስንት አካባቢ ነው?
ነው የሚደውሉልን?
ከአዳም
አዳማ ኤጀንት አለን እና ዋጋ ከነሱ ጋር ያወራሉ።
ምኑ አካባቢ ነው ያለው?
ምን ምኑ አካባቢ ነው?
እ፣ እልክሎትና እርስ- እነሱን ያወሩት በቃ ያወራቸዋል።
text አድርጊልኝ፣ ችግር የለም።
እሺ ተጨማሪ መረጃዎች ነገር አለ?
አይ ምንም ችግር የለም። በቃ ይሄን ብቻ አንፈልገው።
እሺ እሺ እናመሰግናለን። መልካም ቀን።
እሺ እሺ፣ አመሰግናለሁ።